hello
ተቋረጠ ደንበኛችን። ፈንዲሻ ሬስቶራንት አዎ።
ነው።
ፈንዲሻ ሬስቶራንት። አዎ
ሙሉ ስም ማን ልበል።
ወሰን ካሳ ከተማ።
ስልክ ቁጥር አንድ- አሁን የደወሉበትን ልመዝግብ።
አዎ ትችያለሽ።
ልዩ ቦታው የት አካባቢ ነው?
እ ሀያ ሁለት ካፒታል ሆቴል ጀርባ ውሃ ልማቱ አጠገብ።
መዝግቤ ልዎታለሁ። የጥገና ባለሙያዎች ይመጣሉ። ሌላ የምረዳዎት ነገር አለ?
የለም። እሺ እሺ። እ ይመጣሉ በቅርብ አይቆዩም።
ይመጣሉ።
እሺ እሺ ነው። thank you።
ስለደወሉ እናመሰግናለን። አገልግሎ